hello ጤና ይስጥልን በሽተቤት
አሁን ደውዬ ነበር።
እሺ ምን ነበረ አባ?
ምንም ብር ከአዋሽ ብር ወደ ቤት ፊት transfer አድርጌ በአዋሽ ብር ወደ ቤት ቤት።
አ፣ በአዋሽ ብር አዎ።
እሺ ምንድን ነው እኮ አንድ ሺህ ብር አንድ ሺህ ብር አልገባልኝም።
እሺ ስልክ ንገረኝ።
አስራ ሁለት የቤት ቤት እሺ
እ አስራ ሁለት የቤት account አንድ እሺ፣ ነው ሁለት አስራ ሁለት እሺ ሰባ ዘጠኝ እ?
አስራ አምስት ሰማንያ ከዛ በኋላ አሁን ሁለት መቶ ብር check አድርጌ ድጋሚ ሁለት መቶ ብሩ ገባ መዘ- አሁን ማለት ነው።
እሺ፣ እሺ።
ያኛው ሳይገባ ይሄ ገባ።
አዎ አንዳንዴ system እንደዚህ ችግር ምናምን condition ነው ያም መግባቱ አይቀርም። አንዳንዴ እንደዚህ ሊዘጋ ይችላል። እሺ
እሺ አይ ዘግቼ ስለማልሽ okay፣ እሺ መቼ ዛሬ ነው አይደል?
አዎ ቀኑ?
አሁን አዎ
ስንት ብር ነው?
አንድ ሺህ ብር አንድ ሺህ ብር በቻፓ ነው አይደል?
አዎ
ሁለት መቶ ብር ገብቶልሃል።
አሁን አዎ መቶ ብሩ ገባ።
ፌስቡክ ላይ ጽፈህ ነበር እንዳንተ አዎ ፌስቡክ ላይ እሺ። እንትን የቴሌግራም ሪፖርት አድርጌ መጀመሪያ አህ፣ ትራ- የ transaction ኡን screenshot አድርገህ ላክልኝ አለኝ። ላኩል።
okay። ስለዚህ እንትን ነው አይደል? ፔ deposit አዎ deposit በቃ እኛ ለቻፓ ሙቃለን። አንተም ለቻፓ ደውልላቸውና ፔ ላይ ነው እዩልኝ በላቸው። እስኪ ስልክ ልስጥህ።
ስልክ አስራ አንድ ሀምሳ አምስት ምናምን ነው።
ጻህርም 0960 እሺ እ?
0960 የሚለው ታውቀዋለህ?
ዜሮ ዘጠኝ ስልሳ እሺ 0960 አዎ 72 ሰባ ሁለት
42 አርባ ሁለት እሺ 72 ሰባ ሁለት 0960 72 42 72 አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ።
ይዘዋል።
አርባ ሁለት ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት አዎ፣ ስልሳ ዜሮ ዘጠኝ ዘጠኝ ነው ማለት ነው።
አይደለም እ?
ዜሮ ዘጠኝ ስልሳ ትላለህ።
እሺ ከዛ ሰባ ሁለት አርባ ሁለት ሰባ ሁለት እሺ እና ምንድን ነው መቸው እዛ ሪፖርት አደለው pending ላይ ነው። እስካሁን አልገባልኝም እ፣ አስገቡልኝ በላችሁ ደውለህ እኛም info- እንነግራቸዋለን። እሺ እሺ እሺ